hello
hello hello ጤና ይስጥልን
ሰላም ይህ Flintstone ነው የደወሉት ምን ልርዶት
Flintstone ነው አይደለ? እንደምን አላችሁ?
እግዚአብሔር ይመስገን እንደምን አሉ አለን አለን። እ፣ የሆነ ጊዜ ላይ እንትን እናቴ ቤት ለመግዛት ከእናንተ ተነጋግራ ነበርና okay እ፣ የስ- ስልኳ ተ- በአሁን አጋጣሚ እንትን አለና ሰጋ የለም እና የ sales ሷ
አዎ የ- contact ታ- ያረጋት ወድ ነበር contact ያረጋት የነበረው ሰው አንድ ጥያቄ ብቻ ነበር የነበረኝ እሺ።
እም፣ የእንትን እያየን የነበረው እ፣ ሁለት property ነበር
okay ያስታውሱታል ያ- ያናገሩትን ሰው sales እሷም ትንሽ እንትን እ፣ እ፣ እሷም በደንብ በግልጽ እንትን አላለች እና ትልቅ ነው እና ግን information ኑ already እንትን ስላለ የአንድ ነገር ብቻ ነበር መጠየቅ የፈለግኩት አንድ የቤተሰቦች ጋር የተነጋገርን okay አንድ ብቻ confirm ማድረግ ስለፈለግኩ ነው እሺ የ- የ- የካሬ እንትኑ price per square meter ሩ አለ አይደለ እም፣ እም።
I believe የቦሌ ክላሲክ ነው እና ም።
ሁለት ሺ ስድስት መቶ ምናምን ዶላር ነው እ፣ እንትን የተባለ semi finish ነው finish ነው ሳይሆን semi finish ነው እና net እንትኑ መጨረሻ ላይ አሁን የምንኖር እኛ prefer ያደረግነው የ- ልክ prefer ያደረግነው property እ፣
እንትን የ net area እዛው ሙሉ net area ነው የተቀመጠው ካሬ ወይስ እንዴት ነው ነው ለማወቅ ነበር።
ሙሉ net area
አዎ አሁን net area ው ነው እዛው ጋር አሁን እዛ ጋር price ኡ ሲወጣ net አዎ፣ አዎ።
area ው ነው አዎ ወይስ net area የ common area common area circulation ምናምን ነገር consider ታደርጋላችሁ?
አይ net area ብቻ ነው net area ብቻ ነው?
አዎ አዎ
እሺ እሺ፣ እሱ ለማናገር ነበር እና ቆይ የእሷን contact list እንትንልና ላችሁና እሺ እዛ ከእናንተ ጋር ካገኙኝ ያናገራችሁን
እሺ፣ ቢሮ መጥተው ነበረ እሳቸው
እ፣ ከአባቴ ጋር ነበር የመጣችው እና አባቴ አሁን በሀገር የለም። እንደዛ ነው።
okay እሺ እሺ መልካም አመሰግናለሁ።